ሄሎ
ሄሎ ሰለሞን አዎ ከዊፕላ solution ነበር የምደውለው።
ዊፕላስ solution የእኛን መተግበሪያ አውርደው ነበር። ለአሽከርካሪነት ነው ወይስ ለተጠቃሚነት?
okay ለተጠቃሚነት እሺ አሁን የተመዘገቡት ዊፕላስ provider ላይ ነው እና ለተጠቃሚነት ደግሞ ከሆነ ዊፕላስ አዎ።
solution user የሚለውን አውርደው ምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦችም አሉ እነሱን እዛ ላይ ማግኘት ይችላሉ።
okay user የሚለውን app ነው ማውረድ ያለብኝ ነው አዎ አዎ አሁን እርሱ የተመዘገቡት አሽከርካሪዎቹ የሚመዘገቡበት ዊፕላስ provider ላይ ነው።
okay እሺ እሺ አመሰግናለሁ። መልካም ቀን።
እሺ ላንቺ እሺ ነው